ሄሎ ሄሎ ጤና ይስጥልኝ እግዚአብሔር ይመስገን
እ ቅዱስ ገብርኤል
ነው። እሺ ምን ነበረ?
ከ ArifPay ነበር የምደውልሎት ከየት?
ከአሪፍ ቤ
አሪፍ ቤት።
አዎ እሺ
POS machine ኣችሁን ላለፉት ተከታታይ ቀናት እየተጠቀማችሁ አይደለም እና በ POS machine ኣችሁ ዙሪያ ያጋጠማችሁ ችግር ካለ ለመጠየቅ ነበር።
እ ከዚህ በፊት እ አሁን ይሄ የፋይናንስ ክፍል ኃላፊው ስልክ ነው።
እሺ ከዚህ በፊት ቀጥታ እ ፊት ለፊት ያሉት reception ኃላፊዋ ጋር እ እንዲደውሉ አመቻችቼ ነበር እና ለምን እዛ አልደወላችሁም ወይስ አልተመለሳችሁም?
ቁጥራቸውን ይሰጡናል።
okay ውላችን ላይ ቁጥራችን አለ። አላገኙትም።
እሱ ላይ የተመዘገበው ይሄኛው ስልክ ቁጥር ስለሆነ ነው ውል ላይ ያለው እሺ ሰማንያ ስምንት አስራ ዘጠኝ ብለሽ ደውዪ በአጭር ቁጥር ሰማንያ ስምንት አስራ ዘጠኝ እሺ አዎ።
ደንበኛችን መልካም ቀን ይሁንልህ።
እ